ሄሎ ጤና ይስጥልኝ ቤተሰቦች እንዴት ነው?
ሄሎ
ሄሎ ሄሎ አፈር በዚህ እስኪ አቤት
ሄሎ
አሁን ባል ካፈርኩት ይሰማል?
ሰው እሺ
አብርሃም ብርሃን
ምን ነበረው ነኝ
አምስት ስልሳ ስምንት ምንድን ነው አልሰማሁህም፣ ተቆራርጦ ነበር።
ካፈርኩት ካፈርኩት እሺ ንገረኝ።
አስራ አንድ ዘጠና ዘጠኝ
እሺ
ሰባ አምስት ስልሳ ስምንት
ሰባ አምስት ስልሳ ስምንት
አ
ገና ያላለቁ ጨዋታዎች አሉ አሉ። እሺ ትንሽ ጠብቅ። hello ያላለቁ ጨዋታዎች አሉ።
ሰላም ነው
ያላለቁ ጨዋታዎች አሉ አባ። የታረመ ግን አለ።
lock አልሆነም።
ገና ነው ያላለቀ ጨዋታ አለ።
እሺ እሺ እሺ